Hello
Hello ጤና ይስጥልን።
ጤና ይስጥልኝ።
ወደ ሰማንያ አንድ ሰማንያ ስምንት ደውለውልን ነበረ
እ
ወደ ፊሊንት
እ ወደ ፊሊንት ሆኖም ደውለውልን ነበረ።
አ
መረጃ ፈልገው ነው
መረጃ እ እ ዳሽ ባንክ እ እ ዳሽ ባንክ
ባንክ እ ዳሽ ባንክ
አይ ተሳስቷል። ዳሽን ባንክ አይደለም እ አዋሽ ባንክ አይደለም ባንክ አይደለም ተሳስቷል። real estate ነው የደወሉት።
እ እሺ ይቅርታ ችግር የለም።